ጤና ይስጥልን
እንዴት ናችሁ?
ሰላም
የሜዲካል አሁን ማትሪክ ተጨርሷል ወይስ ገና? የእኔ ሜዲካል ብሎድ ቼኪንግ አሁን ማሴቹ ገባለኝ ገና ነው ወይስ ሪዛልቱ?
ሪዛልት ፈልገሽ ነው ሜዲካል?
አዎ ሪዛልቱ ገና ነው።
እስኪ ስልክ ልጥሽ እና እነሱን ጠይቂያቸው medical የሚሰሩ
እ ሌላ ቁጥር ነው።
አዎ እሺ የ- ንገረኝ።
ዜሮ ዘጠኝ ዜሮ ዜሮ
ዜሮ ዘጠኝ ዜሮ ዜሮ ሀያ ዘጠኝ
ዜሮ ዘጠኝ ዜሮ ዜሮ ሀያ- ሀያ ዘጠኝ ሀምሳ ሶስት አስራ አንድ ሀምሳ ሶስት አስራ አንድ አስራ አንድ እሺ አዎ።
አይ